ሄሎ ሄሎ
ሰላም ከቤት ቤት ነበረ።
አዎ ሰላም
እሺ እያወራሁህ ነበር ዋትሳፕ ላይ ፌቨን ነኝ።
አዎ አቤት እሺ ምንድን ነበር የሆነብክ?
የሆነብኝ አድርገህ የሰጠህ ብር አለ።
እሺ
ከዛ ነው አሁን የሚታየኝ ምልክት ያረክባት ራውንድ ላይ መድበክ አራት ብር ዊን እንዳረክ ነው የሚያሳየኝ።
እንደዛ ነበር የሚያሳየው አይደለ?
አካውንት ስትሪ ላይ ያው እንደዛ ነው የሚያሳየኝ።
አ በስምንት ሄጄ
እሺ እዛ ላይ አራት win ያሳያል። ግን win ያረኩት ሶስት ዝግ ነበረ።
ምን ሶስት ሶስት የመድበ ነው?
አረ በአንድ በአንድ እንትን ላይ በአንድ ትኬት ላይ ማለት ነው የመደብኩት ስምንት ነው።
እሺ እሺ
ከዛም በኋላ በአንደኛው ላይ ሁለት ዘግቶ በአንደኛው ላይ ደግሞ አንድ ዘግቶ ስምንት ነ- ስምንት ብር ነበር የመደብኩት።
እሺ ወይ እንደሱ ጨዋታው ላይ game history ው ላይ ገብተህ ታሳየኛለህ ወይ win ብሎ ጽፎልሃል? ዊን እኔ ያረክ
ምንም አልጻፈልኝም፣ ቆይ- ቆረጠብኝ። win ያረኩትንም አላመጣም፣ የኔንም ስምንት ብር ቆረጠው።
win ያረከውማ አራት ብር ገብቷል ገብቷል።
እዚህ ላይ የሚያሳየው አራት ብር ነው።
አዎ እኮ እሱ ገብቶልሃል account ላይ
የመደብኩት ስምንት ነበረ። win ያረኩት እኮ ሀያ ምናምን ብር ነው።
እሺ እሱን የሚያሳያልክ screenshot ያረከው እስኪ አሁን እሱ ወይ ስፔስ ጌም ብቻ- history ላይ ግባና እስቲ ቼክ በቃ አሁን- አድርግና ላክልኝ።
እሺ አሁን ገብቼ check አድርጌ ልጣ ነው።
እሺ አዎ፣ እሺ